ሄሎ
ሄሎ፣ አቤት፣
እንዴት ነሽ?
እግዚአብሔር ይመስገን።
busy ሆንሽ መሰለኝ።
ምን ነበር አባ?
ቅድም ደውዬልሽ እኮ ከሆነ ደቂቃ በኋላ መልስልኝ ብለሽኝ ነበረ። የሆነ ነገር ፈልጌ ነበረ እና ወይ ምን አልከኝ አባቴ?
እንትን ፈልጌ ነ
ምን- ኧረ ይሰማኛል እ እሺ ምን ምን መኪና ነው?
እ pickup
okay እ በ king cab ነው ያለኝ በ double ሳይሆን በ king cab ሁለት ሺህ ስምንት ሞዴል ሁለት ሺህ ስንት ስምንት ስንት ነው የሚባለው?
ሶስት ሚሊዮን
አይ ተው እንደሱ አይደለም እኔ የምፈልገው
እሺ እስከ ስንት ነው አንተ የምትፈልገው?
እኔ እንትን ነው ሲጀመር single አልፈልግም። double በ double ካላችሁ ነው
okay በቃ እ ስልክን save አድርገንና ላሳውቅ ካ ሲኖር ከሁለት ሺህ አስራ ሁለት በላይ ቢሆን ነው ደግሞ
በቃ ችግር የለውም አሳውቅሃለሁ።
አዎ፣ ከሁለት ሺህ አስራ ሁለት በላይ የባንክ ያለው ሄሎ